Hello
አቤት ከጭፕጭፕ ነው የደወልኩሎት ብርሃን።
አሀ እሺ እሺ የፓ- የፓፓዬ order ነበሩት አይደል? ዛሬ የሚመጣ
እ አዎ ነበረ። በእርግጥ ዛሬ አልነበረም፣ ግን ትናንት ደውላልኝ ነገ ነው የምኖረው ነገ ብዬ ነበረ።
አዎ ዛሬ መቀ- መረከብ ዛሬ አይችልም።
ወጥቶ ነው አዎ አይ ሊመጣ ነው እና ምናልባት መረከብ ከቻሉ አሁን እ፣ driver ኡ ሊወጣ ስለሆነ ቶሎ እንዲጫን ነው።
እሺ በቃ ሰው እንትን እላለሁ። እኔ እንኳን ስራ ቦታ ነኝ።
ይ- አቤት ይምጣ?
አቤት ሰው እንትን በቃ ይምጣ እ- ነገ ብዬ ይምጣ።
ነበር። እሺ ከመጣ ችግር የለውም ሰው የሚቀበል ሰው ስለሚኖር እሺ lo- loca- ችግር የለውም።
ወሰን ነው አይደል?
አዎ ወሰን እዚህ ወሰን ወሰን ነው እዚህ።
አይደል? location አዎ በቃ ይመጣል ዛሬ። አስልክሎታል፣ አሁን ይጫንሎታል።
እሺ እሺ እሺ እሺ እሺ እሺ እሺ ቻው።
እሺ መልካም ቀን